አዲሱ የትራምፕ አስተዳደር ስደተኞችን ከሀገር የሚያስወጡበትን ዘመቻ በጦር ሰራዊቱ ለመደገፍ እየተሰናዳ ነው። የአሜሪካ ድምጿ የኢሚግሬሽን ጉዳዮች ዘጋቢ አሊም ባሮስ የዩናይትድ ስቴትስ ጦር ሰራዊት በእነዚህ እቅዶች ሊሳተፍ የሚችልበትን መንገድ ቃኝታለች። አሉላ ከበደ ዘገባለሁ።
ዶናልድ ትራምፕ በፕሬዝዳንታዊ ዘመቻቸው ወቅት ሀገራቸው ካሏት ችግሮች ሁሉ የከፋው ህገወጥ ስደተኞችን የሚመለከተው ነው ብለው ነበር።
We're going to have the largest deportation in history. I'm not proud to say that either, but it's በታሪክ ግዙፉን ከሀገር የማስወጣት እርምጃ እንወስዳለን። ያንን በምልበት ጊዜ እያስደሰተኝ አይደለም፣ ነገር ግን ከባድም ቢሆን መሆን ያለበት ነገር ነው።
ትራምፕ በምርጫው ካሸነፉም በኋላ በማኅበራዊ ሚዲያ ባጋሯቸው ጽሑፎች በብሔራዊ ደረጃ የአስቸኳይ ጊዜ ድንገተኛ አዋጅ እንደሚያውጁና ይህንንም ለማካሄድ የሚያግዙ የአሜሪካ ወታደሮችን እንደሚያሰማሩ ተናግረዋል። ፕሮፌሰር ጆሴፍ ኑን በኒውዮርክ ዩኒቨርሲቲ የሕግ መምህር ናቸው። የዩናይትድ ስቴትስ ጦር ሰራዊት በዚህን መሰሉ ሕጋዊ የመኖሪያ ፈቃድ የማረጋገጫ ሰነድ የሌላቸውን ስደተኞች አገር የማስወጣቱ መጠነ ሰፊ ዘመቻ ሊሰማራ የሚችልበት መንገድ ግልጽ አይደለም ይላሉ።
በእርግጥም ይሄ ፕሬዚደንቱ ጦር ሰራዊቱን በቀጥታ በሕግ ማስከበር ሥራው እንዲሳተፍ ይሁን በአገር አቀፍ ደረጃ ለሚካሄድ ሕጋዊ የመኖሪያ ፈቃድ ማረጋገጫ ሰነድ የሌላቸውን ስደተኞች ከአገር የማስወጣት ዘመቻው ቀጥተኛ ያልሆነ ድጋፍ እንዲሰጥ በቀጥታ ሊያደርጉ እንደፈለጉት ጉዳይ ይወሰናል።
መጪው የድንበር ጉዳዮች ኃላፊ ቶም ሆማንም የጦር ሰራዊቱን ተሳትፎ በማጉላት ጠንካራ ያሉትን አካሄድ ለመከተል ማቀዳቸውን አጽንኦት ሰጥተው ተናግረዋል።
መጠነ ሰፊ ሕጋዊ የመኖሪያ ፈቃድ ማረጋገጫ ሰነድ የሌላቸውን ስደተኞች ከሀገር የማስወጣት ዘመቻ ልናካሄድ ነው። በዚህ አስተዳደር የተለቀቁትን ከሦስት መቶ ሺህ በላይ ሕፃናት ፈልገን ለማግኘት እንሞክራለን።
የሀገር ውስጥ ደህንነት መስሪያ ቤቱ ያወጣውን ዘገባ የጠቀሱት ሆማን አያይዘውም ቁጥራቸው ከሰላሳ ሁለት ሺህ በላይ የሚበልጥ ወላጆቻቸው አብረዋቸው ያልሆኑ ታዳጊዎች በፍርድ ቤት ቀጠሯቸው ቀን ሳይገኙ መቅረታቸውን ከሁለት መቶ ዘጠና ሺህ በላይ የሚሆኑቱ ደግሞ ምንም አይነት መላክ የነበረበት ማሳወቂያ እንዳልደረሳቸው ተናግረዋል። የኢሚግሬሽን ባለሙያዎች በበኩላቸው ይህ ማለት ግን ግለሰቦቹ የግድ ጠፍተዋል ማለት አይደለም ሲሉ ይከራከራሉ። አንዳንዶቹ አሁንም ቀድሞ በተመዘገበ አድራሻቸው ሊገኙ መቻላቸውን ይናገራሉ። አሮን ራይክሊን መልኒክ የኢሚግሬሽን ጉዳዮች አማካሪ ባለሙያ ናቸው።
mass deportation is not the only option. Congress could instead create a new path to permanent legal status. allowing many people already living here to file an application.
ሕጋዊ ሰነድ የሌላቸውን ስደተኞች በጅምላ ከሀገር የማስወጣት ዘመቻ ብቸኛው አማራጭ አይደለም። ይልቁንም የዩናይትድ ስቴትስ ምክር ቤት ሕጋዊ መኖሪያ ፈቃድ የሚያስገኝ አዲስ መንገድ ሊፈጥር ይገባል። ይህም ቀደም ሲል ጀምሮ እዚህ ያሉ ብዙዎቹ የመኖሪያ ፈቃድ ማመልከቻ እንዲያስገቡ፣ የኋላ ታሪካቸው እንዲመረመር፣ ተገቢውን ክፍያ እንዲፈጽሙና ሕጋዊ ሰነዶቻቸውን እንዲያስተካክሉ ያስችላቸዋል።
በዩናይትድ ስቴትስ የእንደራሴዎች ምክር ቤት የፍትህ ኮሚቴ በዚህ ሳምንት ዘመቻው ሊያስከትል የሚችላቸውን ፈተናዎች አስመልክቶ ሲወያይ ዲሞክራት የምክር ቤት አባላት በሰጡት አስተያየት የሀገሪቱን የምጣኔ ሀብት ሊጎዳ ይችላል ይላሉ። ሴናተር አሌክስ ፓዲላ ከዲሞክራት ወገን ናቸው።
The fact is, there are millions of undocumented immigrants living in the United States today who are working in industries እውነታው ዛሬ በዩናይትድ ስቴትስ የሚኖሩ በሚሊዮን የሚቆጠሩ ሕጋዊ የመኖሪያ ፍቃድ ማረጋገጫ ሰነድ የሌላቸው ስደተኞች ለአጠቃላይ ኢኮኖሚያችን ወሳኝ በሆኑ ኢንዱስትሪዎች ውስጥ እየሰሩ ይገኛሉ።
ሪፐብሊካን የምክር ቤት አባላት በበኩላቸው ለሕግ የበላይነት አጽንኦት በመስጠት ይናገራሉ። በምክር ቤቱ የሪፐብሊካን አባሉ ሴናተር ጃን ኮርነን We will follow through on the orders of removal by immigration courts, and again, we will not accept lawlessness, lawlessness
ከሀገር የማስወጫውን ትዕዛዝ የኢሚግሬሽን ጉዳይ በሚዳኙ ፍርድ ቤቶች እንዲፈጸም እናደርጋለን። ሕገ ወጥነትና ወንጀል ዩናይትድ ስቴትስ ውስጥ ዳግም ተቀባይነት ያላቸው መንገዶች የሚሆኑበትን ሁኔታ አንቀበልም።
የፌዴራል ሕጎች ያለ ምክር ቤቱ ይሁንታ የጦር ሰራዊቱን በሲቪል ሕግ የማስፈጸም ሥራ ተሳትፎ ይገድባሉ። ሆኖም የአስቸኳይ ጊዜ ድንጋጌን የማይጨምር ሥልጣን ፕሬዚዳንቱ የሎጂስቲክ ድጋፍ እንዲሰጡ ወታደሮቹን ወታደሮችን እንዲያሰማሩ ያስችላቸዋል። አንዳንድ ባለሙያዎች ታዲያ ወታደሮች የኢሚግሬሽን ሥራ ማስፈጸም የሚያስችል ሥልጠና የላቸውም ይላሉ።
gets pulled into a domestic mass deportation operation is a service member who isn't doing their normal job and isn't fulfilling their በሀገር ውስጥ በጅምላ ordinary, በሚፈጸም uh, ሕጋዊ መኖሪያ ፈቃድ national security ማረጋገጫ ሰነድ የሌላቸውን ስደተኞች ከሀገር የማስወጣት ዘመቻው እንዲሳተፉ የሚደረጉት የጦር ሰራዊቱ አባላት ከመደበኛ ስራቸው እንዲነጠሉና የሀገር ደህንነት የማስከበር ኃላፊነታቸውን እንዳይወጡ ነው የሚደረጉት።
የቴክሳስ ክፍለ ግዛት መጪው የትራምፕ አስተዳደር ከሀገር እንዲወጡ የሚደረጉ ሰዎች ጉዳይ የሚከናወንበትና የማቆያ ሕንፃዎች ለመገንባት የሚውል ከ550 ሄክታር በላይ የሚሆን ስፍራ አቅርቧል። የግዛቱ የመሬት ጉዳዮች ኮሚሽነር ሲናገሩም በሀገራችን ታሪክ የጥቃት ፈጻሚ ወንጀለኞች ከሀገር እንዲወጡ የሚደረጉበት ግዙፉ ዘመቻ ብለውታል።